ሄሎ ሄሎ ሄሎ
ሄሎ ይሰማል?
አይ ይሰማኛል።
የአብዲ ስልክ ነው?
አ
እሺ ሰላም። እ፣ ከስቴንፎርድ ኪድስ ነበር የምደውልልህ የልጆች የኮምፒውተር programming ስልጠና ተቋም።
እሺ
ስልክህን ፌስቡክ ላይ አስቀምጠህልን ነበር አስታወስክ?
አስታወስኩ። አዎ ማታ ማታ አካባቢ አዎ መረጃ እፈልጋለሁ ብለህ ነበር ጥያቄ መረጃ አዎ አካሄዱ እንዴት እንዴት ነው? ቆይ አልባኝም።
እሺ እ፣ ፕሮግራሙ የምንሰጠው ከአራት አመት እስከ አስራ ሰባት አመት ላሉ ታዳጊዎች ነው። ልጅ አለ ለእነሱ ነው።
እ- እሺ
የስንት አመት እድሜ ናቸው?
እኔ
አይ ልጆች
አዎ አስራ ሀያ አራት
ምን አልከኝ?
ሀያ አራት ሀያ አራት
ከአራት አመት ከአስራ ሰባት አመት ላሉ ነው የምንሰጠው። ሀያ አራት
ሀ- ከሰባት አመት
አዎ ከአራት አመት ከአስራ ሰባት አመት
እስከ ያሉት ነው።
አዎ አዎ ለአንተ ነበር የፈለግከው።
ለራሴ ነበር የፈለኩት።
በቃ ወይ የትላልቆች ስንጀምር እኔ እንደውልልሃለን።
እኔ አይ አይ በቃ እኔም እስከ ሀያ ዘጠኝ ነኝ ምናምን ነኝ ሀያ ዘጠኝ ነኝ ይሆናል።
ካ- በቃ እሺ እንደውላለን።
አይ አይ
እሺ